hello እንዴት አደርሽ?
አለን እግዚአብሔር ይመስገን ሰላም ነው?
አለን።
እኔ የምልሽ አቤት።
አንድ cashier number ሰጥቼ ነበርና እሺ almost በሁለት ወ- እኔ lose አድርጌያለሁ። ግን በሁለት አራት ቡድን ለምንድን ነው lose lose ብላችሁ ማለት ማለት የተሸነፈውን ቡ- ለምንድን ነው እንደዚህ ያደረጋችሁ? እስኪ ትክክል የሆን ከሆን ቀይ ሆኖ ቆይ ቆይ ልንገርሽ፣ እሺ።
እንዲህ እያደረጋችሁ ነው ለካ የቦጠቦጣችሁ። ልንገርሽ እሺ ይኸውልሽ እሺ እ?
እሺ ንገረኝ፣ ካሸኮዱን ንገረኝ።
ላስ ፓልማስ እዚህ እኮ አሁን መጀመሪያ ሲታረም ፓሽፖርት ንገረኝና ሲታረም ላይ ቆይ ልንገርሽ። አሁን እኮ አሁን አናግሬያታለሁ እኮ አንዷ ሲታረም ላስ ፓልማስ አሸንፏል ተሸንፏል ብሎ ነው ግን እንትን የተባለ እኔ አሁን ሁለት በሁለት ቡድን ከአስራ ዘጠኙ ሎስ አድርጌያለሁ ግን ሁለት ነው አራት ብላችሁ ነው ሁለቱ እ፣ እንደገና ደግሞ ፖርቹ ቤልጅየም ሂጂ እሺ፣ ሌቫን ንገረኝና አሸንፏል።
ልክፈታውና ቅሪታ ያለህ ላይ የጨዋታ አዎ፣ ንክፈታውና በጣም እያየን ነው ያለው።
እናውራ። እኮ እሺ፣ cashier ንገረኝ።
number ኡን ልንገርሽ አዎ አስር እሺ ሰማንያ ሁለት እህ፣ አርባ አራት እሺ ሀምሳ አንድ መቼ የተቆረጠ ትኬት ነው?
ትላንትና
እሺ የትኛው match ነው ላይ ንገረኝ።
ይኸውልህ የስፔን ቡድን ስፔን ኮፓ ዴላሪ ሂጂ ላስ ፓልማን ፓልማስ አሸንፏል። ግን የተለቀቀው ተሸንፏል ተብሎ ነው የተለቀቀው እዚህ ቁጣ ላይ ነው ምናምን ከሚለው መጨረሻ ላይ ያለው ማለት ነው።
አብ መጨረሻ መጨረሻ ያለው እሺ አሸንፏል። ለምንድን ነው እንዳላሸነፈ የታረመው?
እ፣ እ፣ ቤልጅየም ተጨማሪ ደቂቃ ስትሄድ ነበር እንዴ ያ- ያሸነፈው? ከዘጠና ደቂቃ ውጪ ባለው ላይ ነው።
የምን ተጨማሪ ደቂቃ ነው?
ተጨማሪ ደቂቃ ላይ ነው ውጤቱ እንደዚህ የሆነ ወይስ በዘጠና ደቂቃ ውስጥ ነው?
በዘጠና ደቂቃ ውስጥ ነው። አጭበርባሪ ናችሁ ባይዞ በጣም በቃ በዚህ አየኋችሁ እ፣ ይሄ አሁን የደወልክበት ያንተ ስልክ ነው?
አይደለም እሺ ያንተን ስልክ ንገረኝና check አድርጌ ወድሽ ይደው በቃ በጣም በጣም ባይዞ ብዙ በዚህ አይነት የኔ ስልክ ነው ይሄ። አዎ በጣም ብዙ ቤት መጨረሻ ተበልተናል ስልሳ በዚህ አይነት ሁለት ባይዞ። አዎ እሺ እኮ check ላድርግና ያዙ መልሼ ሌቦች ናቸው በጣም እግዚአብሔር። እንዴ እንደዚህ ነው እንዴ የምታጭበረብሩት?
አይ ያለ ምክንያት እኮ እንደዚህ አይደረግም።
አይ፣